ወይማ
ትኬት ቁጥሩ ሊያዝ
okay፣ ቁጥሩን ሊያዘው እሺ፣ ንገሪኝ።
አንድ ሺ አምስት መቶ አርባ ሰባት
አንድ ሺ አምስት መቶ አርባ ሰባት
አርባ ሰባት አንድ ሺ አምስት መቶ አርባ ሰባት የእርሶ ትኬት ቁጥር ነው። እሺ
አንድ ሺ አምስት መቶ አርባ ሰባት አዎ።
እሺ ማ እና በሱ ነው ማገኛቸው።
ካልመጡ ካላመጡለት እዚህ ደውለው በዚህ ትኬት ቁጥር ተመዝግቤ ነበረ ብለው ቅሬታ እንዲያቀርቡ አንድ ሺ አምስት መቶ ሰባ አምስት አርባ ሰባት
አንድ ሺ አምስት መቶ አርባ ሰባት አዎ
እሺ ማ ጋዙ አልቆ ነው አይደለ?
አዎ አስመዝ እንዲመዘገብሎት
በደውላችሁ አለኝ።
ካልመጣሎት okay ካልመጣልኝ በ- በዚህ ቁጥር አስመዝግቤ ነበረ ብለው ቅሬታ ያቀርባሉ።
እሺማ እሺ እሺ፣ በጣም ነው የማመሰግነው።